ሄሎ ጤና ይስጥልኝ እኮ ጀመል ልርዳ ምን አሉኝ? ምን አሉኝ? አልሰማሁም። nan daga maalif gargaar ማናን ገባኝ
ጥያቄ ምን ነበረ? አይሰማም? ገያሙ ሄሎ